ሰላም ነው። hello hello፣
ጤና ይስጥልኝ።
ሰላም ነው።
ሰላም ደንበኛችን።
information ፈልጌ ነበር።
እሺ፣ የምን ሀገር information እንስጡ?
ካናዳ ካናዳ። በምንድን ነው መሄድ ያሰቡት?
እ፣ በትምህርት ነበረ ያሰብኩት፣ ግን ያው እንትኔ ልክ አይደለም።
እ?
በ marriage እንዴት ነው እንትኑ?
እ፣ በ marriage አዎ Okay። እዛ ሀገር የትዳር አጋር አሉት?
አዎ
እሺ እም፣ እሺ። እርስዎ ፓስፖርት አሉት?
አንደኛ እሺ፣ አንዴ መስመር ላይ ቆዩ። መስመር ላይ ነው ደንበኛችን።
አ መስመር ላይ ነኝ።
እ፣ የትዳር ህጋዊ የትዳር ሰርተፍኬት አሉት?
አ
እሺ፣ እሱን ካሉት እሷ ከዛ ሀገር ለእርስዎ invitation መላክ ትችላለች።
ከዛ
invitation ከላከችላችሁ በኋላ
Hello hello፣ ሄሎ፣ አይሰማም?
ይሰማል?
እሺ፣